ሄሎ ጤና ይስጥልን በስቤስ ዊስቶ የምንረዳው
ትላንት ደቂሶ ጠርጌ ነበረው ለመቶ ብር
ዊዝድሮ ነው ያለኝ
አይ ዲፖዚት ዲፖዚት
አዎ በዋትሳፕም ልኬ ነበር አስገባልኝ እስካሁን
እሺ ስልኩን ይነግሩኛል ወይም የሚጠቀሙበትን
ቤስቱ ቤስቲን ሲቪ ብሩም ይሄ ነው ሀያ አራት ስልሳ ሁለት አስር አርባ የደወሉበት አዎ
እሺ አንዴ ይጠብቅ hello
ወይ ትላንት ነው deposit ያደረጉት አይደል?
አ አ መቼ ነው ያደረጉት deposit?
ትላንት ማታ
እ ከዚህ እንደገባሉት ነው የሚያሳየኝ።
አልገባም። ሁለቱም ልክ አለው። ሁም- ሁለቴ እንደ ልኬ አንዱ ገባልኝ፣ አንዱ ቀራ። በዋትሳፕ እልካለሁ፣ check አለ።
okay ሁለቴ ነው የሞከሩት።
አዎ ሁለ- ሁለ አንድ አንድ አንዱ ሰ- እምቢ ሲለኝ ሌላ ደግሜ deposit አደረኩ። መቶ ብር ሰጠኝ። ከዛ አንዱን አስቀራ። እስካሁን አልገባም።
አንዱ ነው የሚቀረው ማለት ነው ያልገባሉ።
አዎ አዎ፣ አንድ መቶ ብር ይቀራል። በዋትሳፕ እልካለሁ፣ check ማድረግ ትችላለሽ።
እሺ በዚህኛው ስልክ ነው ያለኝ አይደል? ዋትሳፕ አዎ ሲቢኢም ይሄ ነው አ፣ እንትንም ይሄ ነው ዋትሳፕም ይሄ ነው። hi ልበልሽ በቃ በዋትሳፕ
እሺ ወይ ዛሬ ሀይ በሉ ነው